የዘላለም ንጉሥ እግዚአብሔር ያለየ ነበር ወደፊትም የምትኖር ታላቅነት ሞገስ የሚገባ ምስጋናም ክብር ኃይል ጥበብ ብርታት መንግሥት ያንተ ነው በሰማይ በምድር ስምን እንባርካለን ስምህን እንባርካለን እግዚአብሔር አዳኝነትን ዘውትር እንወድሳለን በቅዱሱ ክንዴ አስመልጠኸናል በድንቅ በታምራት ማዳንን አይተናል ጸጋ ባያግዘን ፍቅር ባይዘን ምረት ደግፎ እዚህ ባያደርሰን በጠፋን ነበረ አንተ ባደርስልን ግን ምረት ቸርነት በቤት አቆመ በጠፋን ነበረ አንተ ባደርስልን ግን ምሕረት ቸርነት በሕይወት አቆመ ሁሉ ካንተ ባንተ ለአንተ ነው እኛ ምን አለ የተቀበልነውን ከደጉ እጅ እንሰጥሃለን ስለ ቸርነት ስላረግልን ምን እንከፍላለን እግዚአብሔር ሆይ ስምን ለዘላለም እንባርካለን። ስምን እንባርካለን ስምህን እንባርካለን እግዚአብሔር አዳኝነትን ዘውትር እንወድሳለን ከድቅድቅ ጨለማ ወደሚደነቅ ብርሃን በምሕረት አምልጠን ካህናት ያረገን በኃያሉ ክንድ አምልጠናልና ዘውትር እንሰዋለን ለስም ምስጋና በጠፋን ነበረ አንተ ባደርስልን ግን ምሕረት ቸርነት በቤት አቆመ በጠፋን ነበረ አንተ ባደርስልን ግን ምሕረት ቸርነት በሕይወት አቆመ